አይ ጓደኜ፣ ሰው በጠፋበት ዘመን አንተን በማግኘቴ መቼም እንዳላጣ ሆንክብኝ ስስቴ። ልዩ ወንድሜ ነህ የምኮራብህ፣ ሲከፋኝ ልቤን የማጫውት ዝም ነው የምለው ብዙም አልናገር። ፈጣሪ ክፈለው የአንተን ንጹሕ ፍቅር። በእናት ወይም በአባት ምንም ባንገናኝ ከወንድም በላይ ነህ ለቃሎች ታማኝ። እኔም በእኔ ቀን ነው ላለን ግንኙነት ጊዜ ያለወጠው ይህ ነው ጓደኝነት። ምርጥ ያራዳ ልጆች ኑሩልኝ።
ከእናቱ ልጅ በልጦ ቅናት ለድሮ